ሄሎ ሄሎ፣ እድል ወይ ትናንት ደውለው ስልክ አልተነሳም መሰለኝ እና complain ላይ ያጣ ነው። የት ነው የሚመጣው? እዚህ እስጢፋኖስ እኛ ቢሮ።
ወደ ካ- ካዛንችስ
location ኑ ካሳንችስ ነው።
እ፣ እንደዛ አድርጋልኝ ነበረ። ወይኔ ግን በስቲፋኖስ ነበረ።
ችግር የለም። እሺ፣ ስለዚህ ካሳንችስ እናስገባው።
አዎ ዛሬ ይደርሳል አይደለ? ብዛት እሺ።
አካባቢ ይደርሳል።
ዛሬ እንድ- እንዲወጣ እናሳውቀዋለን ለሰለሞን። አሁን ደውለን Okay። አሁን የሰጣችሁን ቁጥር ከሆነ አላነሳልኝም ሰውየው።
ይቅርታ።
አስራ ለሰ- አዎ ለሰለሞን እናሳውቀውና ሌላ ቁጥር እንሰጥሻለን።
በቃ እሺ።
እሺ፣ እሺ ውዷ